ሄሎ አሎ አሎ ሰላም ሰላም።
እግዚአብሔር ይመስገን ጤና ይስጥልኝ።
የዶንኪ የዶንኪ ዶግ ነው አዎ ዶንኪ ቲዩብ ላይ እንደደወሉት ምን ልርዳዎት?
እኔ ሀሳብ አለ።
ምን አይነት ሀሳብ?
ያው የስደት ሀሳብ ነው። እኔ ከስደት ነው መጡ።
እህም፣
ስለዚህ ያው ብዙ ነገር አለ።
እሺ አሁን ዶንኪ ቲዩብ ምን እንዲያደርግሎት ነው የደወሉት?
ዶንኪ ማገዝ
ምን አሉኝ?
ዶንኪ ዶግ ዶንኪ ዶግ ማውራት ነው የምፈልገው።
ነግሯት
እ?
ምን ፈልገው ነው የደወሉ? ስላልገባኝ ነው ጉዳዮች
ሄሎ